ሄሎ ጤና ይስጥልን ትምህርት ቤት ሄሎ ጤና ይስጥልን ትምህርት ቤት የሆነ ቴሌብር አልሰራ ምንድን ነው ችግሩ?
የ- ምን አልከኝ?
የላኩም።
ቴሌብር ምን ለማድረግ ፈልገህ ነው?
ኮዱ ኮዱ ዘጠና አርባ ስድስት አርባ ሶስት ነው አይደለ?
የየትኛው?
ትክክል አይደለም ማለት ነው። የቴሌብሩ ይቅርታ ምን ነበረ እንትንክ?
ቴሌብ ያ ኮዱ እሺ የምን ኮድ ነው? የቤስት ቤት ነው የቴሌብር የቴሌብር እኮ እነ- የቴሌብር ከሆነ ማለት ነው እነሱን ቴሌብሮቹን ነው ደውለህ የምትጠይቃቸው። ቴሌ አንድ ሀያ ሰባት ነው መሰለኝ እዛ ነው ደውለህ የምትጠይቃቸው።
እሺ እሺ እሺ እሺ እናመሰግናለን።